ጤና ይስጥልኝ ማኒፓፓ
እሺ ሰላም ነው እግዚአብሔር ይመስገን።
እንደምን አለን ገድስ አባላል እሺ ኢንፎርሜሽን ከዚህ በፊት እንደብዬ ነበር እና እሺ
ምን አላችሁ ለምሳሌ እኔ አምስት ሌላ አምስት መክፈል የምችለው ማለት ነው ካሹ እስከ እስከዛ ይችላል እሺ እኛ ጋር አሁን ያሉትን መኪኖች ልንገሮት ሊፋን አምስት ሀያ አለ ሁለት ሺህ ስምንት አንድ ሚሊዮን ነው የሚባለው አራት መቶ ሺህ ባንክ እናመቻቸዋለን ስድስት መቶ ሺህ cash ማለት ነው ወይ ሀዩንዳይ
እሺ አንድ እሺ እንደ ሁለት ሺህ ሞዴል አለን አንድ ሚሊዮን የሆነ ማለት ነው። ወይም ደግሞ ሚኒ ሚኒ ባስ የምትባላለችን ሁለት ሺህ አስር እሱም ራይድ ይሰራበታል
እሺ አንድ ሚሊዮን ነው። አንድ አንድ ሚሊዮን ነው። እነዚህን እናመቻቻለን ባንክ ላይ ማለት ነው።
እኮ ስድስት መቶ ሺህ ድረስ ከፍለውን ማለት ነው።
እኔ እስከ አምስት ነው የምችለው አሁን ያለኝ ማለት ነው።
እስቲ እሺ ቁ- ቁጥር ልስቶትና ደውሎ ይጠይቋል። ዜሮ ዘጠኝ ዜሮ ዘጠኝ አርባ አራት እሱም ዜሮ አርባ አራት እሺ
ዜሮ ዜሮ
ዜሮ ዜሮ
ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ ማን ይባላሉ?
ማን ባባ ብለው ያናግሯል።
ማን ይባላል? እሺ እሺ እሺ